ወይ ቤትሽ ልሽ አቤት ንግድ ባንክ ልንገርክና እ አንድ ሺ አስራ ዘጠኝ
አንድ ሺ አስራ ዘጠኝ አርባ ሰባት አርባ ሰባት አርባ አምስት ስንት አልሽኝ?
አርባ አምስት አርባ አምስት አዎ አንድ ሶስት ሰባት አስራ ሶስት አንድ ሶስት ሰባት ሰባት አዎ ልክ ነው።
አዎ እሺ ልክ ያዋለሁ። እሺ እሺ
እሺ ዴቭ መልካም እሺ እሺ ቤትሽ እንትኑስ ይቆያል እንትኑ ለናቲ ልክ ይልሃለሁ reset እንዲያደርግልህ እሱ ሲመልስልኝ password ኡን ልክልሃለሁ።
በቃ እሺ እሺ እሺ እሺ ቤትሽ እሺ ዴቭ እሺ እሺ አመሰግናለሁ መልካም ቀን። እሺ መልካም ቀን ላንቺ